ጤና ይስጥልን ማሊባባ።
hello ጤና ይስጥልን።
ጤና ይስጥልኝ። አንድ RAV4 አይቼ ነበረ።
ሁለት ሺህ አስራ ስምንት
አዎ አዎ አለን።
እ፣ ስንት ነው የተባለው?
ስድስት ሚሊዮን አባት
መጨረሻው ነው።
ድርድር ይኖረናል። ስድስት ሚሊዮን ነው።
የት ነው መኪናውን የማገኘው?
መስቀል ፍላወር
መስቀል ፍላወር ምኑ ጋ?
መስቀል ፍላወር ናዝራ ሆቴልን ያውቁታል?
እሺ ናዝራ ሆቴልን ትንሽ እንደሄዱ U-turn አለ። በስተቀኝ በኩል ገባ ሲሉ አፍሮሊንክስ ሞተርስ የሚል አለ። በሱ ሬክላም ትክክል ሲገቡ ማሊባባ ሬክላማችን ይታያል።
እሺ። ውስጡ ምናምን ለፕሊኪኔ ሁለት ሺህ ሲሲ ነው።
አ፣ ሙሉ እንትኑን እ፣ ቴሌግራም page ኣችን ላይ እና የፌስቡክ page ኣችን ላይ ለቀነዋል። ማሊባባ dot net ብለው ሲገቡ ያገኙታል።
እሺ። መጨረሻው ውስጥ ባንክ በስንት ጊዜ ትጨርሱልኛላችሁ? ቀ- ባንክ በአስር ቀን ውስጥ ያልቅሎታል።
አንድ ሚሊዮን አምስት መቶ ሺህ ብሩን እ?
በአስር ቀን ውስጥ ያል- አልቆ እጆት ላይ ይገባል አባት።
እሺ።
እሺ በቃ መጥቼ አየዋለሁ። እሺ።
እሺ